hello
hello ጤና ይስጥልኝ።
አብሮ ይስጥልን።
ከውዳ ማይክል Manufacturing ነበር የምደውልልሽ።
እሺ በሚሌኒየም አዳራሽ ላይ ስልክሽን አስቀምጠሽ ነበር እና አዎ ልክ ነሽ።
በ junior accountant ነት እ፣ ነገ ፈተና ስላለሽ ዛሬ ትቻለሽ እንዴ?
የት ነው የወዳ አይደለሽ?
አ- አዎ ውዳ ማይክል ማኒፋክቸሪ ዛሬ ዘጠኝ የውዳ?
ሰዓት ነች። አ፣
እ፣ ዘጠኝ ሰዓት ላይ የት ነው ቦታው?
ለቡ መብራት ኃይል።
አይ ዘጠኝ ሰዓት እዛ መድረስ አልችልም እናትዬ።
እሺ ነገ ሁለት ሰዓት ላይ እሺ፣ እስከ አራት ሰዓት ሁለት ፈተና ሰዓት አለሽ።
ከሁለት አዎ እስከ ሁለት ሰዓት አዎ እሺ።
እዚህ ድረስ።
መብራት ኃይል ምኑ ጋር ነው ቦታ specific ትነግሪኛለሽ?
ለቡ መብራት ኃይል አርሴማ ፊት ለፊት
okay ወደ ሙዚቃ ሰፈር ምናምን አካባቢ ነው መብራት ኃይል ማለት ነው ወይ አልፎ ነው ሙዚቃ ሰፈርን አይደል?
አ፣ ወደ እንትን መሄጃ ወደ ሀና ሀና ጋርመንት okay። አ አ ብዙ አያስገባም ማለት ወይ እንደውልልሽ መልሼ በዚህ ስልክ ታገኝ ማንሳ ታነሱልኛላችሁ ጠዋት ነው?
አዎ ስደርሺ እሺ
ደውይልን።
እሺ እናቴ እሺ።
አመሰግናለሁ። እሺ ቻው።